hello ሌላው ጤና ይስጥልኝ ዋሽንግተን።
ሰላም ነሽ እናት?
እግዚአብሔር ይመስገን።
እ፣ CT scan ፈልገው ነበር ከእንትን ከየካ ኮተቤ ሆስፒታል እሺ እ፣
እና ምን አይነት አምቡላንስ ነው እ፣ የፈለጋችሁት?
CT scan ነው የሚለው እኮ ምን የምንድን ነው የሚለው እ፣ ብሬን ብሬን ሲቲ ስካን ነው መሰለኝ።
ብሬን። እሺ ዊዝ አዎ።
contrast ነው የሚለው ወይስ እሺ።
without?
እ፣ ቆይ እስኪ ዊዝ የሚል አለው።
እስኪ ታ እናት ምን አይነት እ፣ hello አቤት እሺ ብሬን ሲቲ ነበር ወዛት ኮንትራት
ዊዛውት ነው።
ወዛት አዎ እሺ የካ ኮተቤ አይደለም።
የካ ኮተቤ አዎ አሁን ለአምቡላንስ እ፣ እንዲመጣ ነው የፈለጋችሁት።
አዎ አምቡላንስ ከእናንተ መጥቶ እንድታስነሱ ማለት ነው እሱ ጋር ዋጋው አምስት ሺ ሶስት መቶ ነው አውቃችኋል።
አምስት ሺህ ሶስት መቶ አዎ
እሺ reading ኡ ይደርሳል ቶሎ
በሲዲ ይላካል። reading ኡ ደግሞ እ፣ ከሶስት ሰዓት በኋላ ነው የሚደርሰው። ከሶስት ሰዓት እስከ አራት ሰዓት ባለው።
ከሶስት ሰዓት በኋላ ግን ይደርሳል አዎ
አ፣ በቃ እና- ከዚህ በኋላ ያለውን አናግረው patient ነው። እሺ ይኸውልህ፣ ሌላ እሺ ስልክ አሁን እ።
ሲመጡ የሚደውሉበትን ስልክ እፈልጋለሁ።
OK፣ የ- በዚህ ስልክ ደውሏ። በዚህ ዜሮ ዘጠኝ ስንት ነው? ይቅርታ
እንትና ስልክ ስልክ ንገራል።
ቁጥሩ።
ሄሎ ሄሎ አሁን ሲመጡ በሌላ ስልክ ይደውላሉ። ስልኮትን ይስጡኝ።
እሺ፣ ግን ስንት ነው result?
አምስት ሺ ሶስት መቶ ብር ነው።
በሶስት ሰዓት በሶስት ሰዓት። OK፣ ስንት ናሽ?
አምስት ሺ ሶስት መቶ ብር ዋጋው።
አምስት ሺህ ሶስት መቶ ብር።
ሶስት መቶ አዎ አ፣ ከዚህ አ፣ ይዤ እሄዳለሁ ይመለሳለሁ ማለት ነው።
አዎ። አምቡላንስ ይዘው ይመጣሉ፣ ይሄዳሉ። እሱ አይ አይ- ከእነ CT scan ኑ ነው እንደዚያ የምትይኛለሽ ዋጋው?
አዎ አዎ።
ከእነ CT scan ኑ? እሺ፣ ቆይ እሺ፣ ልደውልሽ እና ቤተሰብ ያነጋግር እ?
ልደውልሽ፣ ቤተሰብ ያነጋግር ልደውልሽ።
ጥሩ።
POS ትጠቀማላችሁ አይደል? ATM POS ኡ እ? አዎ ፖስት አዎ ትጠቀማላችሁ አይደል?
አዎ፣ እጠቀማለሁ።
እሺ።
እሺ እሺ